hello ጤና ይስጥልን Best Bet
ትላንትና ትላ- ማታ እየተጫወትክ እሺ
ከቴሌብር በጨዋታ መቶ ብር ወሰድኩት። መቶ ብር በምን አመጣችሁ?
አልገባም አዎ አልገባም። ከቴሌብር ነው ወደዚህ ወደ ጨዋታ ለማስ- ወሰድኩት።
እሺ Best Bet ቁጥር ንገረኝ የ Best Bet ቁጥር አስ- አስራ ሰባት ሃምሳ አምስት
እሺ
አስራ ሰባት ሃምሳ አምስት ዘጠና ሶስት ሰላሳ አንድ ዘጠና ሶስት ሰላሳ አንድ አዎ
መች ነው ትናንት ነው አዎ፣ ማታ አዎ okay።
መቶ ብር አራት ሰዓት መቶ ብር ነው አዎ መቶ ብር ነው።
እሺ ገብቶ ላለሽ አሁን ቼክ አድርገው እሺ እሺ እሺ በጣም አመሰግናለሁ።
ችግር የለውም ችግር የለውም እሺ customer ስለሌ እስከ አስር ሺህ ብር እየተጫወተ ተጫወትኩ።
እሺ እሺ እሺ ችግር የለውም እሺ አባ አይ አይ እሺ እሺ